Hello ጤና ይስጥልኝ ቤስት ቤት Hello hello።
እሺ አሁን ደውለልኝ ነበር አለ አዎ
እሺ ቆርጦታል ከቤስት ቤት account ብሩን ቆርጦታል ቆርጦታል ስትል
ከቤስት ቤት account ብሩን withdraw ስታደርግ
አልቆረጠውም
ምን እያለ ነው አለ እ፣ ቀይ የሆነ ቀይ ምልክት ያመጣና ይመለሳል ቶሎ።
እስኪ screenshot አድርገህ ትልከዋለህ ቴሌግራም account ኣችን ላይ የሚያመጣውን ነገር።
እሺ፣ እሺ። ወይ ቪዲዮ ልላክልህ record አድርጌ ቶሎ ነው ትችላለህ።
የመ- የመ- የመጣው።
ትችላለህ ትችላለህ እንደሱ እሺ